የሉቃስ ትንቤት ቤት
አብርሃም ነኝ። ቃሊሎ እናንተ ኤጀንት ነኝ።
እሺ
እዚህ እንትን ስናጫወት ካንስል ትኬት አስቶ ምናምን ሰወጣት ካንስል ምናምን አይሰራም። እንዴት ነው?
ትኬት ስፖርት አዎ ካንስል ትኬት ከወጣ በኋላ ምናምን ነገር ልጆቹ በስህተት የወጡ ትኬቶችን ምናምን ነገር ካንስል ለማድረግ ካንስል አያደርግም ሲስተሙ።
ኦኬ እሺ ቆይ አንዴ።
እሺ
hello አቤት አቤት፣ አቤት አብርሃም እንዴት ነህ? ሰላም ነው?
እንዴት ነህ? ደህና ነህ?
አለን አለን።
እግዚአብሔር ይመስገን። እዚህ ስናጫወት ትኬት በስህተት ሰው ይወጣል።
ይህ ትኬት በስህተት ሲወጣ ምናምን ነገር cancel ለማድረግ cancel አይሰራም። እንዴት ይሻላል?
cancel ምናምን cancel ምንድን ነው የሚሰራው? cancel እኮ ይሰራል።
no- አይ አሁን ለምሳሌ ትኬት ይወጣል።
አ፣ ትኬቱ ወጣ ያልተፈለገ ትኬት ይሄን ቁጥር አልጠራው ምናምን ስሉ ምናምን ነገር cancel ለማድረግ ግን normal cancel አላደረግም ትኬቱ አብርሃም ይሉ አዎ
አብርሃም ይሰርችል ኢዲአይ ብቻ አድርገው አብርሃም እሺ፣ ምንድነው? ካይሮ ነው የሚለው። ኦኬ ትንኬት ካንስል ለማድረግ ምንድን ነው የሚልክ?
እ?
ምንድን ነው የሚልክ ካንስል ስለው?
አሁን እንትኑ ዘግቶኛል ማብራት ሄዶ ምናምን ነገር ዘግቶብኛል እሺ የሆነ ሰው ያመጣል ካንስል አላደረግም ይላል የሆነ ይቆይ ቱሌት ቱሪዲ ምናምን ነው የሚልክ?
አ ሰዓት ሰዓት ምናምን ሄዷል ምናምን የሚለው እኮ ሁለት ደቂቃ እኮ እንኳን ሰዓት ካለፈ እኮ እንትን አይደለም እኮ ሁለት ደቂቃ እኮ ሳይሞላም እኮ ሁለት ደቂቃ እንኳን ያለ እንኳን ካንስል ለማድረግ እኮ እምቢ አለኝ እንደዛም ብያለ ነው።
አ እስኪ የኢኒ ዲስክ ላክልና መብራት ሲመጣ ቼክ እናደርግ።
እሺ በቃ ነገ ምናምን ነገር እሺ ልካለሁ በቃ እሺ እሺ ብራ በቃ ደህና ነኝ። እሺ